ሄሎ ጤና ይስጥልኝ። ለአምቡላንስ ደርጃው ጥራት የሆነ ታካሚ ነበረኝ እና ከነገ ማለት ነው እሺ
ከ- ከአማሬ ወደ የት ነበር ሀያ ሁለት ሀያ ሁለት ሀያ ሁለት የት
ምን ነበር ሆስፒታል አዲስ ህይወት ሆስፒታል
ከአባሪ አዲስ ህይወት አዎ ዋጋችሁ በሰዓት ነው እንዴት ነው እናት ይቅርታ እ፣ ከአዋሬ በኪሎ ሜትር ነው እኛ የምናስከፍለው። ታካሚው ሁኔታ ምንድን ነው?
ታካሚው የጭንቅላት case ነው የጤ ማለት ነው የጭንቅላት ስቲ አዎ ወጥቶለት ያው እንትን ነው surgery ተሰርቶለት ቀጠሮ ምናምን ይመላለሳል አንዳንዴ አዎ። ስለዚህ እ፣ ማድረስ ብቻ ነው አዎ ማድረስ መመለስና ማደርሶ መስ እ፣ ደ- አድርሰን እንመለሳለን።
አዎ
ከአዋሬ የት ሆስፒታል አልሽኝ?
አዋሬ ሀያ ሁለት አዲስ ህይወት ሆስፒታል አዲስ ህይወት ሆስፒታል ነው ከ- ከአዋሬ ቤት ነው።
አዎ okay። አዲስ ህይወት ለምንድን ነው የሚሄደው? ለህክምና ነው ወይስ?
ቀጠሮ አለው okay፣ ለቀጠሮ።
ለቀጠሮ ነው እሺ፣ ሂሳብ ሰርቼ መልሼ ልደውልልሽ።
እሺ እሺ